ጤና ይስጥልኝ። ዲስፖርት ባኮ የምንረዳው
ጤና ይስጥልኝ።
አብሮ ይስጥልን።
ስል ነበር ትላንት የቆረጥኩት ቲኬት ነበርና እሺ
አላገኘሁትም። እንደ ማግኘት ግን እ የተሳሳተ እርምት አለ እናንተ ጋር።
እሺ ቴሌግራም ላይ ላኩልን የተሳሳተውን እርምት።
ቡና ደግሞ
እኛ አይደለንም የምናየው፣ ማየት አንችልም። እኛ IT ለምን?
department ስለሆነ የሚያዩት እንድናስተላልፍልዎት ቴሌግራም ላይ ላኩልን።
አይ ገርሞኝ ነው እንጂ እንዴት እንደዚህ ይሆናል ብዬ እንጂ ማግኘት እኮ አላገኘሁትም። ያገኘሁት ጨዋታ አይደለም ግን አንድ ጨዋታ ላይ አግኝቼው እያለሁ X ነው ያደረገውና ገርሞኝ እኮ እሱን የገርሞኛል ያሉትን ፎቶ ያንሱና እ።
በቴሌግራም ይላኩልን የትኛው ክለብ እንደሆነ ማለት ነው።
እሺ